ቤት ቤት ነው የምንገዛው።
account እንደ አዲስ ለመክፈት ተፈልጌ ነበር። እንዴት ነው ማ- ማድረግ ያለብኝ?
አዲስ account ነው እንደ አዲስ ነው መክፈት ይፈልጋል።
አዲስ account።
አዲስ account BestBet dot bet Chrome ላይ search ታደርጋለህ።
እሺ፣ Chrome ላይ search አደረኩት መጣልኝ።
ከዛ ስልክህን ዘጠኝ ብለህ ትጀምርና ታስገባለህ።
አስገባኝ። እሱ password ኡ password set ስታደርግ አንድ capital letter፣ አንድ small letter፣ ከዛ symbol የመሰላል የ at ምልክት ሊሆን ይችላል፣ የኮከብ እንደዚህ አይነት symbol ኦች አንድ፣ ከዛ ቁጥሮች okay፣ ታደርግና መጀመሪያ ፊደል ካፒታል እና small እሺ፣ አንድ ካፒታል አንድ small letter፣ ከዛ symbol እንዳልኩ እሺ።
የ at ም የመሰላልም ሊሆን ይችላል። ከዛ እሺ።
ቁጥሮች normal እሺ።
random ነበር ማለት ነው። ከዛ ስምንት መሆኑን check አድርገህ confirm በለው። ሁለቱም እሺ።
ላይ ተመሳሳይ password ነው የምታደርገው።
እሺ፣ እሺ፣ እሺ። አመሰግናለሁ ተደወሉ። እናመሰግናለን። መልካም ቀን።
ለሁላችን።
አሜን።